ጤና ይስጥልን። ቤተሰቤት ረዲት ነኝ የምንረዳው።
ሄሎ ሄሎ
ሄሎ
ሄሎ፣
እንደጋሙ
ሰላም ነው
ሰላም ነው። እንደት ነህ?
አለን።
አልሐምዱሊላህ እ ከበስቢድ ጋር ብ- ብር ወጥቼ አካውንቱ አልገባም እ በስቢት ደግሞ ቀነሰ።
እ፣ እሺ ዲፖዚት ስታደርግ የ- ከቤት ድሮ- ዊዝዶን ዊዝዶን ያደረግከው? እሺ አዎ፣ የቤት ድሮ ነው።
ቁጥር አሁን የደወልክበት ነው?
አራ እ አናባር ነው እሺ ዜሮ ዘጠኝ
አስራ አምስት አስራ አምስት
አስር አስር
ሰባ
ሰባ
ዘጠና ሶስት ዘጠና ሶስት እሺ ስንት ብር ነው?
አንድ ጊዜ ሁለት ሺህ አንድ ጊዜ ሶስት መቶ መት እ
አንድ አንድ ጊዜ ሁለት ሺህ አንድ ጊዜ ሶስት መቶ እሺ ሁለት ሺህ ሶስት መቶ ብር ነው። ወደ ንግድ ነው የሚሄዳቸው
እሺ መቼ ነው?
ትላንትና
እሺ process ላይ ነው ያለው። እሺ እ፣ ወደ አዎ፣ ንግድ ባንክ አይደለ ፕሮሰስ ዊዝድሮ ያለ ነው።
ያደረገው? አዎ ንግድ ባንክ system አዎ።
ትንሽ ስላስቸገራቸው ነው። ነገ እናስገባላቸዋለን ብለውናል ቻፓዎች።
ነው አዎ
እሺ ትላንት መቶ ተደውዬ ነበር እናንተ ጋር እ፣ ነገ ይገባሉ ተብሎ ዛሬ አልገባም።
አዎ ዛ- ዛሬ አሁን እሑድ ስለነ- ስለሆነ እንትን እ።
እያ- እያስተካከሉት ስላልነበረ ነው። ይገባላል።
እሺ እሺ